hello ወይ የጤና ይስጥልኝ ትልቃሽ አብሮ ይስጥልን ሰላም ነው አለን እግዚአብሔር ይመስገን ማን ልበል
እ መሐመድ አወል እባላለሁ
እሺ መሀመድ
እ እ ኬት አካባቢ ነው
ከአዲስ አበባ ሰሚት
እሺ እሺ መሐመድ በደቂቃ አስራ አምስት ብር ነው የሚቆጥረው
እ
ስለዛ እንዳይቆራረጥ በቂ ካርድ ሞልቷል ነው
እ አዎ እንግዲህ
እሺ እንደሱ አዎ።
ከሆነ መቀጠል ይችላል ምንድን እሺ።
ነበር ጉዳዩ በአጭሩ ልንገርሽ እንትን መኪና ነበረን እና እ ሁለት ቁጥር ላንድ ክሩዘር መኪና ነው እና አከራይተናል በውል ማለት ነው እሺ፣ መቼ ነበር ያከራያችሁት almost አንድ ሰባት ወር ስምንት ወር ስምንት ወር ኖ ከራያ አመት ሆኖታል አመት
እ እ?
ስል ወደ ይቋል እሺ ካል አሁን- አሁን- ሄሎ እሺ ይሰማኛል እኔ ይሰማኛል አ- በ- አንድ ሆኖታል አከራያ ሄሎ መሐመድ እየተባለ ጠብቀው